Hello hello
ይሰማኛል። ሀሴት ነኝ።
እንዴ ሀሴት ወይ እንዴት ነሽ?
አለሁልህ። እንዴት ነህ?
አለ order number ስትመሰልሽ ዘጠና አምስት ሰባ ስድስት
ዘጠና አምስት ሰባ ስምንት ሰባ ስድስት ሰባ ስድስት እሺ
ይሄ ከስተ ይሄ አንደኛ ፒን የሚደረግ ነው።
እሺ ከስተምሩ ሁለት ወደ ሁለት በአንድ ቤት ሁለት ወደር አዟል። ወይ ወደር ይሄ ወደር ወይ አስወጥተሽ ወደ እሱ አስገቢለት ወይ ደግሞ ወደ እኔ አስገቢው ያንን ወደር እንደ ደቂቃው ነው እ እና ሁለታችሁን ልታደርሱ ትችላላችሁ። እንደ ደቂቃው ነው።
ደቂቃ እንደ እኮ ደቂቃውማ አሁን ነው አክሴፕት ያን ነው።
እስቲ ቼክ ላድርገውና ወይስ አሳውቃለሁ።
እሺ እሺ ከሪኩሽ ባይ